hello hello
hello hello
አቤት
ሰላም ጤና ይስጥልን
አልሐምዱሊላህ
አለን ምን ልርዳዎት
ኧረ እኔ የጥቅል ማሳ ጥቅል ማሳ ፈልጌ ዋል
ይሄ ቴሌዊን game ነው game ኦቹን ሲጫወቱ ሽልማቶችን ያገኛሉ
game እንዴት ያለ game ነው
ጥያቄና መልስ የእድል ጨዋታ ነው ድሎችን ሲሞክሩ ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ሽልማቶችን ያገኛሉ
በኦሮመኛ ቢሆን ጥሩ ነበር ምን አሉ
በኦሮመኛ አፉ ቢሆን እ እ ጥያቄና መልሶቹ በኦሮምኛ የሉም ይቅርታ ግን በእንግሊዘኛ ነው የእድል ጨዋታ መጫወት ይችላሉ በመጫን ብቻ
እሺ እሺ መልካም
እሺ